ምን ልታዘዝ? Hello Hello፣ አቤት። ጤና ይስጥልኝ።
አብረስትልኝ ምን ልታዘዝ?
እንደ አገልግሎቱን ማወቅ
እሺ፣ አገልግሎቱ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እሺ፣
ከዛ ሰባት ቁጥር ይጫኑና አማርኛ ያርጉት ቋንቋውን።
እሺ፣ ሰባት ቁጥር አዎ፣ ሶስት ቁጥር ላይ ለመጫወት የሚል ይምረጡ።
እሺ፣
እሺ እሺ።